hello ጤና ይስጥልኝ። እንትን አልሰጥም እንደ ስምንት corner ና ስምንት corner አግኝቼ እኮ ምንም አልተሰጠኝም። አንድ ነጥብ አምስት ስድስት
ቲኬት ቤት ማን ቲኬት እንትኑን ንገረኝ፣ cashier code ወይም ቲኬት ID ውን ንገረኝ።
እሺ cashier code መቶ ሰላሳ እሺ እ ስድስት ሰላሳ ስድስት እህ
ሀያ ሁለት
corner result ከሜዳ ውጭ ያለ ያሸንፋል ነው።
ስምንት corner አግኝቷል፣ ግን አልተሰጠኝም።
እሺ no እንትን ናቸው እኮ ከሜዳ ውጭ ያለው ያሸንፋል ይበልጣል ነው ያልከው። ግን ከሜዳ ውጭም ያለው ስምንት ነው ያገባው፣ ከሜ- ከባለሜዳውም ስምንት ነው ያገባው፣ ከሜዳ ውጭም ያለው ስምንት ነው ያገባው። አንተ ደግሞ ያልከው ከሜዳ ውጭ ያ- ከሜዳ ውጭ ያለው ይበልጣል ነው ያልከው። ማለት ያሸንፋል በ corner ያኛው የበለጠ ያገባል ነው ያልከው። ግን ሁለቱም ስምንት ስምንት corner corner ነው ያገቡት። እሺ፣
በዛ ነው አዎ እንደዛ ነው። እሺ